ሰላም ጤና ይስጥልን ሱራፌል።
አቤት ነበር ስል ከ WePlus ነበር ምደውለው። የእኛን application አውርደህ ነበር?
አውርጄ ነበር።
እሺ፣ ለአሽከርካሪነት ነው ለተጠቃሚነት ነበር ያወረድከው?
አይ አሽከርካሪ ነው።
ለአሽከርካሪነት ነው። እሺ፣ እስከ መጨረሻው ድረስ እንዴት ነው register አደረክ? upload አለክ?
አይ እምቢ ስላለኝ ነው የተው- አጠፋሁት።
ምን ላይ እምቢ አለክ?
እ? upload ካረኩት በኋላ እህ፣
ስገባ እ፣ እንትን ይላል ይመልሰኛል።
አዎ፣ አክቲቭ አድ- አልሆነ አለ ማለት አዎ፣ admin ኡ approve ያደርግልሃል እስከሚለው ድረስ ሄደሃል።
እ፣ በጣም አሪፍ። እሺ እ፣ ሰምተሃል ያለውን መረጃ አይደለ?
አዎ፣ ያለውን ነገር ስለዚህ ወደ እኛ በመምጣት ከእኛ ጋር እ፣ ውል መፈራረም ትችላለህ። እ፣ እኛ active ስለምናደርገው ነው። አሁን እየለየን ስለሆነ ነው provider ኦቻችንን። እዚህ ኦኬ፣ አክቲቭ ሲደረግ ቀጥታ ያስገባሃል። ከዛ በኋላ ስራ መስጠት ትች- ትጀምራለህ። እደውልልሃለሁ።
ኦኬ፣ እሺ፣ አመሰግናለሁ። መልካም ቀን።
እሺ።
እሺ